ጤና ይስጥልኝ የኢትዮጵያ ኢቲኤስ የጥሪ ማዕከል በአቆም ልርዳዎት?
hello ሰላም ጤና ይስጥልኝ information መጠየቅ ፈልጌ ነበር።
እሺ
የኤርፖርት ቁጥር ፈልጌ
የኤርፖርት ቁጥር አ የኤርፖርት የምን ቁጥር ለምን አገልግሎት ፈልገው ነው?
ለካርጎ እቃ ለመላክ
እሺ ስልሳ ሰባት ሰማንያ ሰባት ይደውሉና ለእቃ ጭነት አገልግሎት በሚለው contact ያድርጓቸው።
እሺ thank you እሺ no worries ሌላ ምረዳዎት ካለ?
ይሄ ብቻ ነው thank you ስለደወሉ እጅግ እናመሰግናለን። መልካም ጊዜ።
ተወላችሁ